Hello
ወይ ሰላም ነው?
ሰላም ጤና ይስጥልን። ቤት ቤት እንዴት ነሽ? ቤት agent ነኝ። ሰላም ነው? ከአዳማ እሺ፣ ማን ልበል?
ዳ- ዳዊት ነኝ።
እ እ ዳዊት ነኝ።
እሺ ዳዊት ምን ነበረ?
ሰላም ነው? እንትን አይ እ፣ ትናንትና password ኡን ቀይረው ነበረ። እ፣ እሺ እሑድ ለታ ዝም ብሎ አቋርጦብን ነበር። የተቆራረጠ ነበር የሰራ ነው ማለት ነው። የእሑድ ለታውን ሪፖርት እ፣ ማ- አላወጣ ብሎን ነው ዛሬ እንትን ስንለው ማለት ነው። ትናንትናም ዛሬም አላወጣ አለን። የእሑድ ለታ የተሰራውን ሪፖርት ማለት ነው። cashier ዋ ውቤ አስራ ስድስት ነው መቶ አስራ ስድስት እ፣ hello ምን አልከኝ?
ውቤ መቶ አስራ ስድስት ነው የኔ የ- የ cashier ዋን የእሑድ ለታውን ሪፖርት ቤት ማኑ ነው?
እ እሺ ሂሳቡን አይቼ ልንገርህ። ቴሌግራማችን አሁን እየሰራ አይደለማ እና አ
ቤት ማን ላይ ሀም- ስንት ነው ያልከኝ? shop ክ
የኔ ውቤ መቶ አስራ ስድስት ዳዊት አዳማ ይላል
ወይ ስንት ነው ያልከኝ?
መቶ አስራ ስድስት እሺ ካሸር ስንት ነው ያልከኝ?
ካሸሯን እሺ የእሑድ ማለት ነው እሺ መቶ አስራ ስድስት አ
Hello ወይ ቆይ ኔትወርክ አስቸግሮኝ ነው። እሺ
እሺ ችግር እየጠበቁ ነው እሺ አ one ና five ነው
እሺ አ አንድ ላይ ማለት ነው የኔ ሁለት ነው ሁለት ስለመሳሰል
እሺ Hello
ወይ ቆይ እኔ መልሼ ልደውልልህ። እንዴ እሺ፣ እሺ።
network load እያደረገብኝ ነው። እሺ እደውላለሁ መልሼ።
እሺ